Hello ሰላም ጤና ይስጥልን ቤስት ቤት
የሆነ እንትን ትኬት ነበረኝ እሺ
ከቆረጥኩበት ጊዜ ጀምሮ ምንም እንትን ሳያሳዩኝ cash out display ሳያደርግልኝ
እ አሁን መጨረሻው ላይ እስከ ቢያንስ ስድስት አምስት ጨዋታ ተሳክቶልኝ
እሺ ስድ- ስድስተኛው እስከ መጨረሻ እስከ ተሳክቶ መጨረሻ እንትን እስከሚል ድረስ ምንም display ሳያሳይም ማለት ነው። ከቆረጥኩበት ጊዜ ጀምሮ ምን ችግር እሺ ደግሞ cashier code ኡን ትነግረኛለህ
እሱን እነግርሻለሁ።
ንገረኝ እሺ
አስራ ሶስት
እሺ አስራ
ሰማንያ ሶስት ሰማንያ አራት hello
አስራ ሶስት
ሰማንያ ሶስት ሰማንያ አራት ሰማንያ ሶስት ሰማንያ አራት
ሰባ አምስት መጨረሻው
እሺ